መቼ ነው ዛሬ ነው ነገ ነው አይንሽን የማየው መቼ ነው ዛሬ ነው ነገ ነው አይንሽን የማየው የፍቅርሽን ምስል በግንባር አትሜ የፍቅርሽን ምስል በግንባር አትሜ እየባሰ ሄደ ጥናብኝ መሜ እንግዲህ ጀመረኝ ሊለኝ ከፋ ከፋ እንግዲህ ጀመረኝ ሊለኝ ከፋ ከፋ በሽታዬን የሚያውቅ አስታማሚ ጠፋ መቼው ዛሬ ነው ነገ ነው አይንሽን የማየው መቼ ነው ዛሬ ነው ነገ ነው አይንሽን የማየው ተፈጭቶ የሚበላ ሞልቶ ጥራጥሬ ተፈጭቶ የሚበላ ሞልቶ ጥራጥሬ ደፋ ብዬ አድራለሁ ከንፈር ነው ችግሬ እድል የመጥመሙ የመወላገዱ እድል የመጥመሙን የመወላገዱ አንቺን የመሰለ አይሄድ